hello ሰላም ጤና ይስጥልኝ። ቤት ስፔስ ከላል ነኝ። እባክዎ ምን ልርዳዎ?
ወጪ አድርጌ ነበር pending ብሎ processing ብሎ ቀረ።
የቤት ቤት ቁጥር የደወልክበት ነው
አዎ፣ ወጪ ለማድረግ ነበረ processing አለ።
እኮ የቤት ቤት ቁጥር የደወልክበት ነው አይደለ?
አዎ አዎ።
እሺ መቼ ነበረ?
እ?
መቼ ነበረ? የመቼ ነው?
አሁን አሁን።
እሺ ሶስት መቶ ብር ነው አይደለ?
አዎ አዎ።
እሺ processing ነው የሚለው ከደቂቃዎች በኋላ ይገባላል። ብዙ transaction ስላለ ነው። እሺ
እሺ እሺ ይገባላል። ትንሽ ቆይቶ በቻፓ withdraw ስላረክ ነው ትንሽ ደቂቃዎች ስለሚፈጅ ነው። ጠብቅና ይገባላል።
ወጪ ለመቼት ነበር በቃ ልጠብቃለሁ።
እሺ ይቻላል። እሺ ስለደወልክ እናመሰግናለን።